ሄሎ
ሄሎ ሄሎ ጤና ይስጥልኝ ብርድ ቤት
Een, wa- waxaan u baahnaa እ? ምን- ሄሎ ምን አልከኝ? እህ daasibeedka ቤት ቤት እሺ
lacag
ሄሎ አንድ ሺህ ሁለት መቶ
አንድ ሺ ሁለት መቶ
እሺ
በተቸር አረግና ከንሰል አረገ እ፣ አንድ ሺ ለመቶ በቮቸር ምንድን ነው ዊዝድሮ ነው ዲፖዚት ነው?
ውስድሩ ፎጀት ዊዝድሮ በቮቸር እሺ አንድ ቤት ቤት ቁጥርህን ንገረኝ ዜሮ ዘጠኝ
ቁጡ ቤት ቤት ስልክ ቁጥርህን ንገረኝ
ሸኔ ተወን እህ
ሸኔ ተወን ኤርትራል ሸኔ ተወን ትዌኒ ሰብን
አስራ አምስት ነው አልከው
እሺ አስራ አምስት
አስራ አምስት እሺ
ሰላሳ ሰላሳ
ሰላሳ ዘጠኝ ሰላሳ ዘጠኝ
ሰባ ሶስት ሰባ ሶስት አስራ አምስት ሰላሳ ሰላሳ ዘጠኝ ሰባ ሶስት ስንት ብር ነው? hello ሁለት ሳምንት እህ
ሁለት ሳምንት ሁለት ሳምንት ሆኖ አዎ ስንት ብር ነው? hello
hello ስንት ብር ነው?
አንድ ሺህ ሁለት መቶ አንድ ሺህ ሁለት መቶ withdraw በ voucher አይደል?
አዎ እሺ ጠብቀኝ እንዳትዘጋው። እያየሁልህ ነው። እሺ ትንሽ ችግር ነው።
እሺ
hello hello በ voucher payout ለማድረግ የሞከርከው አዎ failed አድርጓል። እሺ failed አድርጎ ወደ አዘዝክበት ተመልሷል። ከምን ላይ ነበር ያዘዝከው?
እ
payout okay። እሺ እሺ ይኸውልህ በ- failed አድርጎ ወደ ቤት ቤት account ተመልሷል።
መቼ ነው መቼ አልመለስም እኮ ገና ነው አልመለስም አላየሁም እስካሁን አይደለም ይኸውልህ በ voucher ያዘዝከው failed failed ብሎ በአንድ ማ- በአም- አንዱ በአንድ አንዱ ደግሞ በአምስት ማለት ነው October አንድ እና October አምስት ከዛ አዎ።
በኋላ በሳንቲም ፔይ እ፣ ሞክረህ ነበር አይደለ?
ከንቴቴ በአንድ በአንድ በሳንቲም ፔይ balanced ሆኗል። በ voucher እምቢ ብሎህ በ- በ- ወደ ቴሌብር ቁጥር በዜሮ ዘጠኝ አስራ አምስት ሰላሳ ሰላሳ ዘጠኝ ሰባ ሶስት በዚህ ቁጥር ገብቷል። እህ እህ።
በዚህ በዚህ ራሱ አልገባም በእናትህ ቴሌብር ቁጥሩ ዜሮ ዘጠኝ አስራ አምስት ሰላሳ ሰላሳ ዘጠኝ ሰባ ሶስት ያንተ አይደለም አዎ፣ የኔው እኮ ገብቷል።
ሀብታስ ወገሸ ቤት አዎ okay approve አልተደረገም። hello እን- አል- አልገባም አዎ አዎ ገባኝ ገባኝ። ይቅርታ አሁን አየሁት። ይኸውልህ እኛ ጋር balanced ነው የሚለው ሳንቲም ፔዎች approve ስላላደረጉት ነው እና approve እንዲያደርጉት inform አደርግልሃለሁ። እሺ እሺ አንተም ደውለህ መጠየቅ ትችላለህ እነሱን። ሳንቲም ፔዎች ናቸው approve ያላደረጉት message ኡን።
አሀ እሱ ነው የሚላከው እነሱ ጋር ደውለህ መጠየቅ ትችላለህ። ስልካቸውን ልስጥህ?
አዎ
እሺ hello hello ዜሮ ዘጠኝ ሰባ
ሰባ አርባ ሰባት
ዘጠኝ ሰባ አርባ ሰባት አሁንም አርባ ሰባት
አሁንም አርባ ሰባት አስራ ስድስት አስራ ስድስት short code ኡ ደግሞ ዘጠና ሶስት ስልሳ ላይ መደወል ትችላለህ።
እ- short code short code code ኡ ዘጠና ስልሳ
ዘጠና ዘጠና ሶስት
ዘጠና ሶስት ስልሳ
ስልሳ አዎ እኔም አሳውቅልሃለሁ እሺ አንተም ደውለህ ጠይቃቸው እሺ እሺ እሺ አመሰግናለሁ
ዘጠና ሶስት ስልሳ ስልሳ አዎ አዎ አይ አመሰግናለሁ እሺ እሺ አመሰግናለሁ
Allah'a emanet